አራበሽም?
ቤት ቤት አዎ።
ሄሎ ሰላም ጤና ይስጥልን። ቤት ቤት ወይስ እንዴት ዋልሽ እማዬ? ይመስገን። ብሩክ ወይ አንዳቸውን ታገናኘኝ። ቅድም ማን ልበል?
ተደዋውለን ነበርን። አለማየሁ እባላለሁ ከስተመረኝ ከኔ የሆነ ነገር ፈልገው ቅድም አልገባሁም ነበር።
ከስተመር ነኝ ነው ኤጀንት አዎ።
ነህ?
እኔ ኤጀንት ነኝ።
እሺ አማኑኤል ማን ልበላቸው? ከየት ነው?
አለማየሁ ወልደማርያም ቡራዩ።
አለማየሁ።
ቅድም ተደዋውለን ነበረን።
እሺ አይ ብሩክ የለም እና ለምን ለማስተላለፍ አንዳቸውን ከኔ የሆነ የፈለጉት ነገር ስለነበረ እሺ የ- አንዴ ጠብቀኝ።
እሺ ሂጂ። ሂጂ። አዎ እደውል hello አቤት አለማየሁ እንዴት ነህ?
ይመስገን አምላክ። ቅድም ተደዋውለን ነበርና ከብሩኬ ጋር አዎ እና እሺ።
ስልኬ ለካ silent ምንድነው flight mode ሆነ። አላየሁትም። ደውለውልኝ ነበር። የሆነ የጀመርኩት ስራ ነበርና እሱ ፈልጎት ነበር መሰለኝ። ቢንጎ አዎ ሴፍት እንዲህ ባንዲት ጫንቄ አዎ ከፍቼዋለሁኝ። አሁን አሁን ከፍተኸዋል?
አዎ
እስቲ ቆይ ልሞክረው ማንገር። ኦኬ ግን ኦፍላይን ነው ይላል አማን። አንድ ድጋሚ ቼክ ታደርግልኛለህ?
አይ አይደለም ክፍት ነው።
ኦፍላይን ነው የሚለው ስንገባ
ቁጥሩ ልንገርሽ ከፈለግሽ።
እ አን- አ- መቶ ሀያ ሰባት መቶ ሀያ ሁለት ሰባ ስድስት አይደለም ሰባ ሁለት ስልሳ አይ አንድ ቲንክ እስቲ ቆይማ ድጋሚ ንገረኝ። እሺ ሰባ ሁለት ስልሳ አንድ ሰባ ሁለት ብሎ ነው የሚጀምረው?
አዎ እሺ
ስልሳ አንድ ሀምሳ አምስት እሺ ስምንት ሀምሳ ስምንት
ከዚህ ጋር የተላከው ሌላ ነው ማለት ነው። ኦኬ አሁን Okay, አስቴም አሁን።
ትበላው።
አዎ እኔ ሻወር መጣ እሺ ሻማ
ያው እሺ በቃ download እናደርገዋለን። አላረጋችሁትማ?
አዎ ፋይሉን አላረግም።
እሺ በቃ አረገዋለሁ። አስቴም እሺ እሺ ሰላም ዋል